ሰላም ነሽ?
ሰላም hello ይሰማል?
ይሰማል። አዎ
ዛሬ ስንት ስንት ጊዜ ደውለ በእናትሽ?
አዎ ምን ነበረ?
ማታ ማታ ውጭ ላይ አደረገኝና እስካሁን ብር አልደረስኩም።
አዎ SantimPay ትንሽ እያስቸገረን ስለሆነ ነው እያስተካከልን ነው። አስተካክለን ስንጨርስ ይገባልሃል። እሺ መቼ ይገባል በእናትሽ?
አስተካክለን ስንጨርስ ትንሽ እያስቸገረን ስለሆነ ነው። ታገሰን። እሺ
መቼ ነገ ነው?
ከበኋላ ይገባል ብለውናል። ይገባል በኋላ ላይ።
በኋላ አዎ ዛሬ ደግሞ አሁን ይገባል ምናምን እያልኩ ነው።
አዎ የሚገባ መስሎ ነበር። አልተስተካከለም ሲስተሙ። ለዛ ነው።
እሺ ግን እቺ ጋር ጎ መጀመሪያ
ምኑን check ላድርግልህ?
በዚህ ቁጥር ነው አሁን የደውለው እቺ ጋር ጎ መጀመሪያ
ስንት ብር ነው?
ሁለት ሺህ አንድ መቶ ሰማንያ Hello ይሰማል?
እልክልሃለሁ። እሺ ይገባል።
ይሰማል?
process ላይ ነው ያለው። እንዳልኩ አሳውቅልህና ይገባልሃል። እሺ
request ነው አይደለም?
አዎ
አ
ይገባልሃል። አሳውቅልሃለሁ ለቻፓ
ለቻፓ እሺ ከገባ request request ነው
ምን አልከኝ?
አሁን እዚህ ጋር ሲት ለአየር ሪኩዌስት አለ አይደለም?
ይኸውልህ ስማኝ፣ በቻፓ ነው ብዙ ላደረግከው ፕሮሰስ ላይ ነው ያለው። ለቻፓ አሳውቅልህና ይገባልሃል። እሺ
እሺ ማትረብ በእናትሽ ስንት ጊዜ ደውዬ ነው? ይደርሳል ይደርሳል ይደርሳል ያለ እኛ ደንበኛ ስለሆነ እንደዚህ ማለት ነው።
ችግር የለውም እናስገባልሃለን።
ወላሂ ምን ተፈጥሯል? እሺ